ሄሎ
እንዴት ነው? ሄሎ አቤት እንዴት ናችሁ?
ደህና ነህ?
እ
ደህና ነህ?
ማሪስ
እሷ ምግብም አልበላኝ ቁጭ ብላለች። እንዲሁ እየሰራኝ ነው። ዝም ብላ ውጭ ነው ያለችው።
ለምን እያጠበኝ ነው። ልብስ አዎ፣ እያጠበኝ ታመና ነው። አሁን አታጥቢ?
እኔ ምን አውቃለሁ? እንዳያውጥታ ስታጥብ ነው ያለችው።
አዎ፣ ይበላታ እንግዲህ እንዴ ያገረሽ እንዴ
እዛዋ ላይ ነው ያለችው።
እና ያገረሽ እንዴ ይብስ
ምን አውቃለሁ
አንቺስ
እ አንቺ እንዴ ግን ብቻ ሳሉ ነው። አሁን ደግሞ ሳላለሁ
ሳሉ እንደው ግድል
እና አታጅም እንዴ ሐኪም ቤት ሄደሽ አታታኝም እንዴ ትይው
ቆይ ልጆችን ከፊል ታገኛቸው አስብላኝ።
ይልሽ እ?
ሂጂና ይሄ ቼክ ቼክ አስደርጊ እ ነገ ነው እንግዲህ አሁን እና መሸ እኮ እኔ እኮ ዝም ብሎ ቁጭ ማለት ምንድን ነው? አ ታውቂያለሽ ያል ያልዳረግ
የሳይነሱ ነው የኔ ብዬ ነው።
እሺ